ሰላም ጤና ይስጥልኝ። ቺፕ እባክዎ ምን ልርዳው?
ቺፕ ላይ ቻሌንጅ አሸንፌ እሺ ትናንትና
ምን?
እኔ ደርሶኛል። ዛሬ ነው የሚደርሰው ቤት ውስጥ።
ሄሎ፣ ሌላው አይሰማም።
ይቅርታ ትንሽ ይቆራረጣል ድምጾስ። ምን ነበር ያሸነፉት?
ቺ- ቺፕ ላይ የሆነ በጣም ማጨሻ የምትመስለው አለች አይደለ?
ሀምበር ያሉ ናት።
ሀንድረድ እሺ ስልክ ቁጥሮትን ይንገሩ።
ዜሮ ስምንት ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዘጠኝ እሺ ሀያ አራት ሀያ አራት ሃምሳ ሰባት ሀያ አራት ዜሮ ዘጠኝ ሀያ አራት
ዜሮ ዘጠኝ ዜሮ ዘጠኝ እሺ ሀያ አራት ሀያ አራት ሃምሳ ሰባት
እሺ ሀያ አራት
እዚሁ አዲስ አበባ ነው አይደል ያሉት?
አዎ።
ስሞትን ማን ልበል ወንድም አገኝ ወንድም አገኝ እሺ አሳውቅሎታለሁ፣ ይደወሎታል።
okay እና ጓደኛዬም ደግሞ አሸንፎ ነበረ። ሌላ
ይንገሩኝ እሺ ምንድን ነው ያሸነፈው?
ያሸነፈው ሁለት ሺህ ብር ቺፕ ላይ ማዘዣ መሰለኝ።
ሁለት ሺህ ብር አዎ፣ wallet ላይ ነው እሱ የሚላክ። እሱም ይንገሩኝ እሺ።
ስልክ ቁጥር ልንገርሽ እሺ ዜሮ ዘጠኝ ዜሮ ዘጠኝ ሰላሳ ስምንት እሺ ሀምሳ